መክፈቻና መዝጊያው ከላይ መኖሪያ መክፈቻና መዝጊያው ተበላሸብኝ ነው ያለኝ። ከፍቼው አልሰቀለኝ።
Hello
ጤና ይስጥልኝ። ከ BGI ነበር የምደውለው።
እሺ፣ ተቋርጦ ነበረ
ምኑ የኔ ስልኩ።
ይሄ ስልክ ቁጥር
መስመር ላይ ነው ደንበኛችን?
አዎ፣ መስመር ላይ ቲና በል ይነግሩኝ። ተቋርጦ ነበረ።
አዎ፣ አዎ፣ አዎ፣ እሺ ይንገሩኝ።
አስራ ሰባት ሰባ ስምንት
ቲን ነምበሮት ነው
እንትን የመስመር ቁጥሩ
እሱን ሳይሆን የቢጂ አይዶትን ወይም ቲን ነምበር
ነምበሩን እሺ፣ ቆይ ምን ካልሆነ ደግሞ ቢጃ የተ- የመዘገቡበትን ስልክ ቁጥር
የተመዘገቡት ስልክ ቁጥር አዎ፣ ደንበኝነት የተመዘገቡበትን ስልክ ቁጥር
እሺ፣ ቆይ አዲስ ስለሆንኩ ሰውዬው ቆይ ልቀበለው አንዴ
እሺ